hello ጤና ይስጥልኝ።
hello ሰላም ነው አባይ?
እግዚአብሔር ይመስገን እንደምን ዋሉ?
እግዚአብሔር ይመስገን። ይህ ኮድ ተልኮልኝ store ላይ የለም ይባላል እንዴ?
እሺ ስልክ ቁጥሮትን ይንገሩኝ አንዴ።
ዜሮ ዘጠኝ አስራ አንድ እሺ ሀምሳ ሁለት እሺ ሰማንያ ስድስት ሀምሳ አምስት ሀምሳ ሁለት ሰማንያ ስድስት ሀምሳ አምስት እ፣ መሰረት አስራ ሰሙ- አንድ ቤት። አዎ OK እ፣ ቲማቲም ምን ነበረ?
የ restaurant የ restaurant ቲማቲም ሶስት ነገር መጥቶልኛል።
እ፣ ሶስት ነገር መጥቶሎታል።
አዎ tomato restaurant quality የ tomato ያልመጣሎት
አዎ ኮድ ተልኮልኛል። ሬስት store ላይ የለም።
አዎ maybe አቅራቢው እ፣ በቂ ለሙሉ order ስላላመጣ ነው የሚሆነው። ነገ መረከብ ይችላሉ እም።
ደንበኛችን።
ይቻላል። ዱቄቴን ስላልመጣ አንድ ላይ ወይ ላኩልኛ ነገ ለየብቻ ከሚመጣ እሺ እሺ ነገ አንድ ላይ ከዱቄቱ እንልክላለን።
ጋር። እሺ መረከብ- አይ ኮድ ከተላከ በኋላ auto እንትን ይባላል እንዴ ብዬ ነው።
አዎ በጣም ይቅርታ። እሺ እ፣ ነገ እሺ።
እንዲመጣሉ ታደርጋለሁ።
አንድ ላይ ቲማቲም አድርጊ።
restaurant quality ነው ያመጣው ያልመጣው አይደል?
አዎ እሱና ዱቄት አንድ ላይ እሺ እሺ እሺ እሺ እሺ